Hello hello Hello ጤና ይስጥልኝ። እንዴት አሁን መለስና ድረው
ሄሎ እስካሁን አልመለስም።
እ ምን ነበረ? deposit ነው withdraw ነው?
draw ስምንት መቶ ነው። አዎ ስንት ብር ነው?
ስምንት መቶ ደውለክ ነበር?
አዎ
እሺ፣ አንድ ቤት ቤት ቁጥር ንገረኝ።
ሰባት ዜሮ አራት
ዜሮ ዘጠኝ ነው ዜሮ ሰባት ሰባት ነው ብሎ የሚጀምረው አስርን ነው የሚጨምረው ስፋር ቀር ሰባት ዜሮ አራት ሰባት ዜሮ አራት ሰላሳ ስድስት ሰላሳ ስድስት ሀምሳ ሀምሳ ሰማንያ ሰባት ሰማንያ ሰባት ነው።
አዎ